Hello፣ ጤና ይስጥልን። ችብችብ
ጤና ይስጥልኝ።
አብሮ ይስጥልን።
አናገርሽልኝ እንዴ?
ምን ነበር? ምን አሉኝ?
አናገርሽልኝ፣ ሾፌሩን አናግሬ እደውልልሻለሁ ብለሽ ነበር።
Okay፣ ምንድን ነበረ? ይቅርታ።
ችብ- እንትን ሙዚቃ ሰፈር ነበር ያዘዝ Okay፣ ሙዚቃ ሰፈሩን አናገርሽልኝ። Okay፣ ለነገ ላስገባሉት እንዴ? ዛሬ አልወጣሉ። ነገ ወጥቷል እኮ ወጥቷል። ልጁማ ይዣለሁ እኮ ብሎኛል፣ ግን ይመሽብኛል ስላለ ነው።
Okay፣ ያው የተወሰኑ እኮ ወጥቷል።
ደውሎ ነበር እርሶ ጋር
ደውዬለት ነበር ስልክ ሰጥታችሁኝ። ወይ ቅድም ያናገርኳትን እንደ አዲስ አዎ፣ ሌላ ማስረዳት? አናግሬ አገናኝ ያው ስንት ነበረ መጨረሻው ስልኩ?
ሀምሳ ስድስት የማ የሾፌሩ አዎ
ዜሮ ሁለት ነው የሚጀምር እና ዜሮ ዘጠኝ ዜሮ okay፣ እሺ በቃ መልሼ ልደውልለት አንዴ።
ወይ- እሱ ጋር ልደውል። እሺ እ?
driver ኡ ጋር ልደውል።
ቅድምም እንዲህ ብላ እ፣ ሳትደውልኝ ቀረች።
Okay፣ ሌላ ይቅርታ ማለት በቃ እሷም ጋር ሰው ነገ ጋር ነው።
እ?
መልሼ- አሁን መልሼ- መልሼ እደውልለታለሁ። ትንሽ ይጠብቁኝ።
Okay፣ ነገ ስለሌለው ነው እባክሽ እንትን አስቸግሪው።
Okay፣ እሺ ልጠይቀው። እሺ፣ አየር ጤና ነኝ ብሏል እንዲመጣ ጀሞም ከመጣ ቀበለዋለሁ።
በቃ እሺ፣ እሺ እንደደወለ ደውይልኝ